ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ምን ልርዳዎት?
ቅድም ደውዬ ነበር በዚህ ስልክ ወደ ዘመን ቤት እንትን ያስተላለፍኩትን አልመጣም ብዬ ከዛ በቴሌግራም ላክልኝ ብለሽ ልኬው ነበር በቴሌግራም።
እሺ አሁን ልከውልናል።
አዎ፣ ማን በሚል ስም ነው የላኩልን?
ቢኒያም ማለት ነው። ያው ቢኒያም።
የስልኩን ራሱ የኛው ነው።
እሺ አዎ የላኩት screenshot ደርሶናል። እሺ እሺ እሺ አን- አያይዘን ያን አስተላልፍልዎታለን ለሚሰሩት ክፍሎች።
እሺ እሺ።
ሌላ ምረዳውት ነገር አለ?
በቃ እሱ ነው እሱ ነው።
እሺ ስለሁሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶት ማስቀመጥ ይችላሉ። መልካም ቀን።